ሄሎ
ሄሎ፣
አቤት።
ጤና ይስጥልኝ።
አውሬ ስትለኝ ከድራግ ጋር ነበር የምደውል አባይ ቴሌቪዥን።
እሺ፣ ከድራጎ እሺ።
አዎ፣ አጋር ለመሆን ተመዝግበው ነበር።
አዎ፣ message ልኬ ነበር። ያው መልስ አላልኝ እንጂ ስልሳ ሁለት ሀምሳ አንድ ላይ link ልኮሎታል።
አዎ፣ በቃ አሁን website ኣችን ላይ ገቡና
website የ- www dot com እሱ ላይ ይመዘገባሉ።
እህ፣ እ፣ ስለዚህ data ያስፈልገኛል ማለት ነው።
አዎ
እም፣ እንደዛ ከሆነ ምን ማለት ነው? ዳታ እሱ ላይ የለም። አጋጣሚ ከተመዘገቡ ወደ አማራ ክልል እሱ- አካባቢ ነው ያለው።
በቻሉት ሰዓት እሱ ላይ ከተመዘገቡ በኋላ በቻሉት ሰዓት
እም፣ መልሰው ይደውሉልኝ።
ዳታ ከተመዘገቡ- ከሌለ የግድ መመዝገብ አልችልም ማለት ነው።
hello።
ነው? data ከሌለ መስራት አልችልም፣ መመዝገብ አልችልም ማለት ነው።
አዎ አዎ።
እሺ።
እሺ ከተመዘገቡ በኋላ መልሰው ይደውሉልኝ።
በዚህ ስልክ ልደውል ወይስ በ- ነው?
በዚህ በ- በቻሉት ይደውሉ። በዚህም ይችላል።
እሺ።
እሺ